ገባ፣ ሰራ፣ አደረስ።
ሄሎ ሰላም ነኝ
ሰላም ሰላም ነው
አለሁ። እንዴት ነህ?
አዎ በጣም የሚገርም ታሪክ ተፈጥሯል። ዛሬ ቶማስ ነኝ እና እ ታሪክ ተፈጥሯል። ምን ሆነ መሰለሽ? አሁን እነግርሻለሁ። ኦርደር ነበር ኦርደር ነበር ወይን ተበሽተኛ። እሺ ለማንኛውም ኦርደር ነምበሩ እነግርሻለሁ መልሼ። እንትን ኮሌክቱንም ቢብል እያለኝ ነው።
እሺ ምንድን ነው?
ከፒዛሪያ order ይዤ ገብቶልኝ ነበር።
እሺ
ከዛን እሱ ሊወስድ ሲሄድ እ፣ እየሰሩ ነበረ።
እ ከዛን ትንሽ ስቆይ order ኡ ጠፋ፣
እሺ cancel ተደረገ።
cancel cancel ተደርጎልሃል?
ጠፋ፣ ከእኔ ጠፋ ማለት ነው።
እሺ እኔ ሀገር ሰላም ነው ብዬ ሌላ ከጆን ደግሞ ሊወስድ ወደ አዲሱ ገበያ የሚወስድ order ሊወስድ የጆን ነው ስጭ ሲወጣ የፒዛሪያውን order እ፣ ራሳችሁ አስገብታችሁ ራሳችሁ on time አስተካክላችሁ complete ብላችሁታል።
OK፣ ተነሱ ያለቀው አልተቀበልኩትም ያኛውን order።
መጀም accept ያልከው አንተ ነህ መጀመሪያ?
ምን አልሽኝ?
አይ አንዴ እ፣ አንተ ነህ accept ያልከው መጀመሪያ?
ምንም ምንም picked ራሱ አላልኩትም order ኡ cancel አደረጋችሁት ግ- ራሳችሁ አጠፋችሁት ገዛ ቆይ ምግብ ቤት ስትሄድ ምንድን ነበር የሆነው? cancel ነው ነው ያሉት?
አይደለም እ
እየሰራን ነው ነው ያሉት እሺ ከዛን ኦርደሩ ከአያሳየህም ነበረ ወጥቶ ነው?
አወር ከዛም በኋላ ኦርደሩን አ- አወጣችሁት እሺ ቆይ አንዴ አንዴ አትንሳት ይቀርብ አንድ አይኔ ራሱ ኦርደሩን ነበር ንገር ያዝ አስራ አራት ስልሳ አምስት ያዝ አስራ አራት ስልሳ አምስት ይኸው በቃ ይህ ዝናብ ውስጥ ነው የሚሰራው
hello ቶማስ አስራ አራት ስልሳ አምስት
ሄሎ ሄሎ ቶማስ
ሄሎ ሄሎ ኦርደር ነምበሩን ንገረኝ።
ምናልሽም ኦርደር ነምበሩን ንገረኝ።
አስራ አራት ስልሳ አምስት አስራ አራት ስልሳ አምስት አስራ አራት ስልሳ አምስት
ስልሳ አምስት
የከስተመሩንም ስልክ አልወሰድኩም። ፊክድ አባ አላልኩም። እኔ ጋር አልቆየም ኦርደር ይኸውልህ አሁን ማለት ነው ቴክስት እና ተልኮልሃል አይደል?
ዲፖዚት ቆርጣችሁ ይደርስልሃል ኮምፕሊት ላችኋል ኦርደሩ።
አይደል? አዳምጠኝ። ሄሎ ሄሎ ሄሎ ቶማስ ሄሎ ሄሎ ቶማስ ሆን አባዩ ብያ ቢያባራ አሪፍ ነው።
ሄሎ ሄሎ ሰ- ሄሎ ሰላም ሄሎ ሄሎ ይኸውልህ አሁን ከስተመሯ ትፈልገዋለች እና አንተ ውሰድላት። ቲም ሊደርግ ቴክስት ልኮልሃል አይደለ? የከስተመር አድራሻ ምናምን።
አ ከስተመራውን ትፈልጋለች አዎ አድርስላት። እሺ አደርስ ይላታለሁ። ስልኩ ጠዋን እንኳን እኮ አልወሰድኩም እኮ text አልገባልህም?
አልገባልኝም።
እሺ የ customer ስልክ hello ቶማስ አቤት ልስጥክ የ customer ስልክ
አዎ እሺ ዜሮ ዘጠኝ አስራ አንድ
አስራ አ ወይኔ በሽተኛ ሄጄ ነበረ ስልኩ አንተ ቶማስ በቃ text አድርግልሃለሁ።
በዚህ ስልክ በዚህ ስልክ አዎ አሁን በአርባ በደወል- ትምህርት ቤቱ አይደለ?
አይደለም በዚህ አሁን በደወልኩት አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሰባ ሶስት አርባ ዘጠኝ ሰባ ሶስት አርባ ዘጠኝ ሰባ ሶስት አርባ ዘጠኝ ዜሮ አንድ ዜሮ አንድ order ኡን ራሱ አላወኩም ከጠየቁኝ።
ሬስቶራንት ፒዜሪያ ነው የምትሄደው።
ኦርደሩ ምንድን ነው?
ሬስቶራንት ፒዜሪያ combo ላዛኛ ነው። አንድ combo ላዛኛ ነው የታዘዘው።
እስ combo ላዛኛ እስ አዎ ሬስቶራንት ፒዜሪያ ነው። እሺ የምትሄደው ግን text ገብቶልሃል። እሺ ይኸው maybe በዚህ ስልክ በዚህ ስልክ ታደርግልኝ እሺ አድርግልሃለሁ። ዜሮ ዘጠኝ አስራ ዘጠኝ ሰባ ሶስት አይደለ?
ምናጂ
አስራ ዘጠኝ ቤት ነው አይደለ? ስልክ ሰባ ሶስት አርባ ዘጠኝ ዜሮ አንድ አዎ በቃ text አድርግልሃለሁ።
እሺ